ጤና ይስጥልኝ አለፍቴ ሰንበት ነኝ። እባክዎ ምን ልርዳዎ?
ትናንት አስመርቼ ባህል ክፍያ ፈጽሜ ነበር ግን
እሺ ቴሌግራም ላይ screenshot አድርገህ ላክልኝ ብላችሁኝ ትናንት ልኬ ነበር ግን እስካሁን አልገባም።
በዚህ ቁጥር ነበር ያመለከቱት ደንበኞች አዎ ቴሌብር የሚጠቀሙበት ስልክ ቁጥር ማለት ነው።
አዎ አዎ እሺ እያየሁለት ነው። መስመር ላይ
እሺ
እሺ ደንበኛችን መስመር ላይ አሉ።
አዎ መስመር ላይ አሉ አሉ።
ደንበኛችን።
አዎ አ፣ ሙሉ ስሞት
እዩ ሲያስደነቀው አ፣ ሀምሳ ብር ነበረ deposit ያደረጉት።
አራት መቶ ሀምሳ ብር እና ሀምሳ ብር ሁለት ነው የላኩል።
የደረሰን የሀምሳ ብሩ ነው።
ቴሌግራም አ፣ የምትጠቀሙበትን ቁጥር ልካችሁልኝ ነበር።
እሺ እዛ ቁጥር ላይ የላከውን ላኩልኝ፣ SMS ኡን ላክልኝ ብላችሁኝ screenshot አድርጌ ልኬላችሁ ነበር። ልደርሳችሁ
የደረሰን የሀምሳ ብሩ ነው። ሀምሳ ብሩ ደግሞ fixed ሆኗል። ተስተካክሎ ምን ሆኗል?
ተስተካክሎሎታል። ወደ ም- አራት ኪሱ ገቢ ሆኖለታል።
አራት መቶ ሀምሳ ብር ውስጥ
የአራት መቶ ሀምሳ አልደረሰም።
ብሩ screenshot ልከው ነበር።
አዎ አንድ ላይ ነው የላኩላችሁ ነው ወይ ደግሜ ላክላችሁ?
አዎ ካላስቸገርነው ደግመው ቢልኩልን። መች ነበረ ቀኑ? በተመሳሳይ ቀን ነበረ።
አዎ አዎ ሁለቱንም አንድ ላይ ነበር የሞከርኩትኝ እ፣ እና እምቢ ሲለኝ ጊዜ ነው ደውዬ ወደ እናንተ የላኩላችሁ።
እሺ ደንበኛችን እዚህ ጋር እንደሚያሳየን የሀምሳ ብሩ ተስተካክሎሎታል። የአራት መቶ ሀምሳ ብሩ ግን አልተመዘገበም ነበር።
okay እሺ ደግሜ ላክልሽ አንድ ካላሻገርኩኝ ቴሌግራም ላይ እሺ ይላኩልን።
እሺ ቴንኪዩ እሺ እናመሰግናለን። መልካም ቀን